ጤና እሺ፣ ስልክ ቁጥር ልንገር፣ ያዝ፣ በዚህ ደውልለት። ዜሮ ዘጠኝ ዜሮ አንድ ልጠብቅህ ገና
ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ አንድ
እሺ
አስራ አንድ ዜሮ አንድ
ዜሮ አንድ አስራ አንድ
እሺ
ሀምሳ ሁለት
አስራ አንድ
አስራ አንድ ሀምሳ ሁለት ዘጠና አንድ
እሺ
ልንገርህ ደግሜ እንዳትሳሳት። hello ይዘኸዋል? ዮናስ የት ገባ?
አቤት አቤት ወይ ይዘኸዋል ዜሮ አይደለም?
ዘጠኝ ዜሮ ዘጠኝ ዜሮ አንድ ነው አዎ እሺ ንገረኝ።
አንድ ስልኩን ቢሉኛል ቢጀርም
እየሞከረ እዚሁ እኔን ቁጭ አድርገህ ዜሮ ዘጠኝ ዜሮ አንድ አስራ አንድ አስራ አንድ ሀምሳ ሁለት
ሀምሳ ሁለት ዘጠና አንድ አንድ በቃ በዚህ ሞክርለሽ እሺ